ፕላኒንግ ማኮምፈት ነው።
ኦኬ እንትኑ ዊዝድራ ተደርጎ ነበርና አልገባም ብሎን።
በዚህ ቁጥር ነው።
አዎ ስንት ብር ነው?
ሶስት መቶ እሺ፣ ትንሽ ጠብቀኝ። እሺ እሺ ተገረ
ሶስት መቶ ነው አላ ያልከኝ አይደል?
አዎ
hello
እሺ ይሰማል።
ገብቷል ገብቷል። እሺ ወደ አንድ ሺ አንድ ሺ ሀምሳ ሰባት ዜሮ ሶስት ሀምሳ ሶስት ሰላሳ ስምንት አምስት አልሀዲ ፈረድ ወደሚል account ገብቷል።
እሺ አ- እንትኑ እኮ ነው አልመጣልኝም ምናምን ብሎን እንደው ልጁ እኮ አዎ ምናልባት message ላይ ገባ ይችላል። ስለዚህ account ን check አድርገው በለው። እዚህ balance ነው እንደገባ ነው የሚያሳየው።
እሺ